ጤና ይስጥልኝ። አሳድኖት ደንበኛችን
አው አሪፌ ነበር ምደውልሎት deposit ማድረግ እንደተቸገሩ ነግረው ነበር። screenshot አላኩልንም። አሁን ለመስራት እንዲመችን ለባለሙያዎቹ ለማስተላለፍ እንዲመች ከደንበኞቻችን chat እያስነሳን ነው የምንልከው። አሁን መላክ ይችላሉ።
አሁን
አዎ screenshot አንስተው ይላኩልን deposit ማድረግ የፈለጉትን የገንዘብ መጠን ከቴሌብሮት application ኑ ላይ receipt፣ ይቅርታ ከ CBE ብር ላይ ከዚህ ብር ማለት ነው።
ከ CBE ብር አይደለ deposit ያደረጉት?
አዎ
እሺ ከ CBE ብር ላይ የደረሱትን መልእክት screenshot አንስተው በምትጠው ስልክ ቁጥር አንስተው ይላኩልኝ። አዎ ቁጥር ላስይዞት ዘጠና ሁለት
ዜሮ ሶስት ዜሮ ዘጠኝ ሰላሳ ሶስት
የእኛን የቴሌግራም ቻናል ቁጥር ልንገሩት እና በዛ screenshot አንስቶ ይላኩልን።
ዜሮ ዘጠኝ ሰላሳ ሶስት
ዘጠና ሁለት
ዜሮ ዜሮ ዘጠኝ ሰላሳ ሶስት
የእርስዎን ቁጥር ሳይሆን